ስፖርት ነው ባኮ የምንለዳው?
ሁሉ ስፖርት ነው።
አዎ ልክ ኖት።
አዎ፣ ከዚህ በፊት ብዙ ውጭ አድርጌያለሁ። ቅሬታ አቅርቤ ነበር እና
እ
ብር withdraw አድርጌ ነበር አልገባኝም።
በቴሌግራም ልከዋል
ቴሌግራም normal ስፖርት ላይ ልኬያለሁ።
እ
ልኬያለሁ። የቴሌግራም የሁሉ ስፖርት ላይ
የትኛው? ሰባ ስምንት ቤቱ ላይ
እ ሰባ ስምንት ቤቱ ላይ ነው የላኩት።
አይ ስልክ ላይ አይደለም normal።
ቁጥር የያዙና በዛ ነው የሚልኩት።
እሺ ንገሩኝ።
ዜሮ ዘጠኝ ሰባ ስምንት ሰባ ስምንት አስራ ስድስት እሺ ሰላሳ ዜሮ ስድስት ሰላሳ ዜሮ ሰባ ስምንት አስራ ስድስት ሰላሳ ዜሮ አዎ በዚህ ላይ ያልገባሉትን ከዝውውር ታሪክ ላይ ፎቶ አንስተው ይላኩልን።
እሺ ምን ምንድን ነው? ፎቶን ብቻ አዎ ፎቶና ስልክዎትን።
ስልክ ቁጥር እሺ አዎ እሺ